ሄሎ ተነስተናል።
አብሮ ይስጥልን። እንዴት ዋላችሁ?
እግዚአብሔር ይመስገን።
ደህና። አንድ አባዱላ አይቼ ነበር ሁለት ሺህ ሰባት
እሺ
አለ።
ካርቦን ከለር
ሄሎ Carbon color አይደል?
ካርቦን ከለር አዎ ሶስት ነጥብ ሶስት አባት ስንት?
ሶስት ሚሊዮን ሶስት መቶ ሺህ
OK። ባንክ እንዴት ነው?
ባንክ ይወጣ ባንክ ይወጣለታል እሺ ምን ያህል ነው የሚወጣው?
አንድ ሚሊዮን
አንድ ሚሊዮን ባንክ አዎ ሁለት ነጥብ ሶስት cash ነው ማለት ነው።
አዎ
OK OK። እሺ ልደውልልሽ።
እሺ